ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። በኮ የምንረዳው
ከቤት ቤቴ ነው መድቤ የነበረብሽ ላይ ጌም ለጌም
ዲፖስ አድርጌው ይቆራረጣል ድምጽህ፣ ለዛ ነው። እሺ
ዴስክ ቤት ላይ ጌም ነበርና ሁለት ሁለት ምንም ሳልመድቦ ሁለት ሁለት መቶ ብር ተወሰደብክ። እሺ አንዴ የቤት ቤት ቁጥርህን ንገረኝና check ላድርግልህ። ይሄኛው ነው ይሄ የደወልክበት? እሺ መቼ ነበረ?
አሁን
አሁን እሺ እ ምን አልከኝ? ጌም ተመድቦበታል፣ ግን እዚህ ጋር ባሉን ጌም እ ምንም game እንኳን አልተጫወትኩበት balloon የሚል game ወይ ቴሌግራም አለ እዛ ላይ ሌላ ክሊስትሪን በሁለት መቶ ብር ነው የተመደበው። ሁለቴ ሁለት ሁለት መቶ ብር ተመድቦበታል። ከዛ በኋላ ራሱ በአምስት በአምስት ብር ተመድቧል። ሁለቴ በሁለት ሁለት መቶ ብር ሁለቴ አራት መቶ ብር ማለት ነው እና ሁለቴ ደግሞ በአምስት አምስት ብር አስር ብር አራት መቶ አስር ብር ተመድቦበት ነው። ባሎን የሚል ጌም ነው የተመደበበት። ሄሎ ሄሎ